vėliau vėliau vėliau
አዩቤ በጥቁር ፌስታል አድርጋ አስቀምጥሽ።
እ ሄሎ ባጃጅ ውስጥ አድርግ
ሄሎ እኮ በአራት ከየትም ፈልግ። ስራ አይደለ
ሄሎ እንኳን እ, ወደ ሻሸመኔ ከተማ በነጻ ስልክ በደህና መጡ። ምን ላግዛችሁ?
የሚፈልግ ሰው ካለ ደውልሽ። ፍቄ
እ? አቤት ቤንዚን የሚፈልግ ሰው ካለ ኮላር
ኦኬ፣ ምን ላግዛችሁ? ችግሩ ምንድን ነው?
ይደርጉ ክዳል ዝር አይ ጊዜ አመረረ
ሄሎ ሄሎ ሄሎ አጫርቷል እኮ ላርጎ
ኦኬ፣ ም- ምንድን ነው ችግሩ? እስቲ አንዴ ተናገሩ።
አዩቤ ባጃጁ ስራ አድርገሽ በፌስታል አድርገ ባጃጁ ስር